ከድሮ
ሄሎ፣ ጤና ይስጥልኝ። ቤት ቤት
እንትን የሆነ ወርቀት ማለት ነው እስካን ማድረጊያ ስለሌለው እንትን ኮዱን ነግሬሽ እንድታይልኝ ነበር። በእናትሽ ምንድን ነበር?
እስካን ሳረግ የማያገለግል ብሎ ሙሉ ቲሙን ነው ወርቀቱን እያሳየኝ ያለው።
የት ነው?
እዚህ ወደ ኢትዮጵያ ውስጥ ነው። ቆሼ ነኝ እኔ እ
ምን አልከኝ?
እዚሁ የሆነ ቦታ ነው። በይ አስራ ሶስት ዘጠና ስድስት እስካን አድርጊስ።
እስካን ማለት አልገባኝም። ቤት ቤት ነው የደወልከው?
እኮ ቤት ቤት ነው እኮ ነው የሚያወጣሁት። በቃ እንትን ነው አያመጣልኝም። እስካን ሳረገው እኔ እሺ።
ምን እንዳረመ እያየሁ አይደለም ነው እንድታይ።
ኦኬ። አልታረመልህም ትኬቱ?
አዎ አላረመም ብሎኛል። ኤክስም ራይትም ይሁን እኮ አላወቅኩኝም። ይልኝ ነው Okay። እሺ። cashier code የሚል አለ አይደለ? እሱን አዎ ትነግረኛለህ።
ዜሮ አስራ ስድስት አስራ ሶስት ዘጠና ስድስት
እሺ። አስራ ሶስት ዘጠና ስድስት ሰላሳ ሰባት ሰማንያ ሶስት
ሰማንያ ሶስት አዎ አዲስ አበባ አስራ ምናምን ወረቀት አለ
ሁለት ሞቶብሃል፣
ምን ፎርንሷል ሁለቱም ሁለትም ወድቆብሃል። የመጀመሪያዎቹ ሁለትም ወድ- ሁለ- ሁለቱም ኤክስ አዎ አዎ፣ ሁለትም ሌላው እሺ የሚበላ ኮል ነገ አስገኝም
ውይ፣ ይቅርታ እንደዛ ማድረግ አንችላለን። እሺ እሺ